ሄሎ ጤና ይስጥልኝ ቤተሰቤት እንትን ነበር አምስት ጨዋታ ቆርጬ አንድ እርቆብኝ ቦነስ ይሰጣል። ቦነስ ብሎ ጽፎታል። ቦነስ አምስት መቶ ሰላሳ ዘጠኝ ይላል።
ተካፍሎ የወደቀብህ ጨዋ- ለወደቀብህ ጨዋታ odd ተካፍሎ ከሀያ በላይ ከሆነ አዋዋለሁ ሀያና ከሀያ በላይ ከሆነ ይኖረዋል። check ላድርግልህ።
እሺ ልንገርሽ፣ አዎ cashier code ኡን ንገረኝ።
cashier code አንድ ሁለት ሶስት
አንድ ሁለት ሶስት ዜሮ ሰባ ስምንት ዜሮ ሰባ ስምንት ዜሮ አምስት
እም፣ አንድ ሁለት ሶስት ዜሮ ሰባ ስምንት ዜሮ አምስት ነው አይደለም።
አዎ ሁለት ጨዋታ ነው የወደቀብህ።
ኦሎምፒክ የት ወድቆ ነው አንዱ
ሁለት የመጀመሪያዎቹ ሁለቱ ሁለት ጨዋታዎች ወድቆብሃል።
እሺ አመሰግናለሁ።
እሺ